ዋጋ ተመሳሳይ የሚሆነው ሲሆን ይቀንሳል።
አሎ Hello ጤና ይስጥልኝ።
አብሮ ይስጥልኝ።
ከ ChipChip ነበር የምንደውልሎት።
እሺ corn order አድርገውን እ፣ አልመጣልዎትም ነበር።
አዎ አዎ፣ warehouse እጥረት ስላጋጠመን ነው። የሚገባበትንም ጊዜ ስለማናውቀው ብሩን ተመላሽ ልናደርግሎት ነው። ሲመጣ እንደ አዲስ order ያደርጋሉ።
እሺ እሺ እሺ፣ እናሳውቆት ብለን ነው። መልካም ምሽት።
ቴንኪ እሺ